Hello ጤና ይስጥልኝ አቤት አቤት ጤና ይስጥልኝ ከአዳማ አስራ ስድስት ነበር የምደውለው።
ከአዳማ አስራ ስድስት እሺ
የብርቱካን account ደጋግሞ ተሞክሯል መሰለኝ ገብቶብኝ ነበር።
እሺ password reset እንዲደረግልሽ ነው
ማለት አዎ ተደጋግሞ ተሞክሮ ቀይ እያበራ አልከፍትም አለ።
password ኡ እምቢ ብሏት ነው እሷ አዎ
ብርቱካን ያልሽኝ አይደለ አዎ ቴሌግራም ላይ ጻፊልኝ እሺ reset አድርጌ ልክልሻለሁ እሺ ልጻፍልሽ ብርቱካን።
አዎ።
እሺ በዚህ አዎ።
ሳምሪ በሚል account ነው።
ጻፊልኝ ችግር የለም የብርቱካን reset አድርግልኝ ብለሽ ጻፊልኝ እሺ እሺ